ጤና ይስጥልኝ ሁሉ ስፖርት ነው በምን ልርዳዎ
account hello
ሁሉ ስፖርት ነው በምን ልርዳዎ
account በዚህ ስልክ እየከፈትኩ ነበር እና already ተከፍቷል፣ ግን verify ማድረግ እምቢ ብሎኛል።
OTP ተልኮሎታል።
አዎ OTP ይላካል፣ ግን ሊገባልኝ አልቻለም። ወደ ስልኩ ይላካል፣ ግን እ መጻፍ አልቻልኩም። እዛ ጋር accept አያደርገውም።
refresh አድርጉትና እንደ አዲስ የሞክሩት።
no ብዙ ጊዜ ሞክሬዋለሁ። ዛሬ አይደለም የሞከርኩት፣ almost ቆይቷል። ከሳምንት በፊት ምናምን already register አድርጌያለሁ፣ ግን verify ማድረጉ ሊመጣልኝ አልቻለም። ወይ cancel ታደርጊልኛለሽ እንደ አዲስ ይገባል፣ ወይ verify አድርገሽ እዛ account ኡን ልትከፍችልኝ ትችላለሽ።
እንደዛ ማድረግ አንችልም እኛ። ስልኮትን ይንገሩኝና አሳስራለሁት።
ይሄኛው ስልክ ቁጥር ዜሮ ዘጠኝ ሰባ ሁለት
አሁን የጻፉት
አሁን ይሄኛው የደወልኩልሽ እንጂ ሰባ ሁለት ሰማንያ ስምንት
አንድ ጊዜ ደግሞ ሰባ ሁለት ሰማንያ ስምንት ሰማንያ ሁለት ሀምሳ አስተላልፍ ይሉታል ነው።
እሺ ምን ላድርገው ነው?
ሪፍሬሽ ያደረጉ ይሞክሩት። ከሰራሉት ግን ያለውን ነገር አስተላልፍ ይሉታለሁ።